ጤና ይስጥልኝ ቤተሰቤ ዲቦራ አበባ ከምንወደው ሄሎ አሎ ይሰማል?
ይሰማኛል።
ብር ወጪ አድርጌ እስ- እስካሁን ያልጠበቅኩ ነው። ምን እባክሽ?
መቼ ነበር?
ማታ ስንት ብር ነው?
ሺ ሁለት መቶ አንድ ቦታ ስድስት መቶ አስራ ብር
ስድስት መቶ ስድስት መቶ አንድ ሺ ሁለት መቶ ነው።
አንድ ሺ ሁለት መቶ እና ስድስት መቶ አስራ ብር
አንድ ሺ ሁለት መቶ እና ስድስት መቶ ሰባ አዎ።
እሺ መስመር ላይ ጠብቀኝ። ልመልስለት ነው። ሄሎ አቤት።
እሺ processing ላይ ነው። እሺ አባ ትንሽ ጠብቆ ይገባልሃል። hello?
ቆየብኝ።
አዎ ትንሽ transaction ተበላሽቶ system fail አድርጎብን ስለነበረ ነው። አሁን እየተስተካከለ ነው። ትንሽ ጠብቀው። አሁን ለምሳሌ